Hello ጤና ይስጥልን። ዋሽንግተን የሕክምና ወኪል ጤና ይስጥልኝ። ትላንትና እናንተ ጋር CT scan የተነሳ አንድ ሰው ነበር እና reading እንልካለን ብላችሁና አልተላከልንም ነበር። በእኔ ስልክ እንድትልኪልኝ ነበር።
ስልክ ልስጥሽም የ CT scan እሺ እሺ፣ ዘጠኝ ሰማንያ ስምንት ቆይ አንድ ጊዜ እስክሪብቶ እስክሪብቶ አለ ስሜ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ አዎ Thank እሺ